Hello ሰላም ጤና ይስጥልኝ።
ሰላም እንዴት ነሽ withdrawal አስመዝግቤ ነበር ቅድም ጀምሮ። ተቋርጦ ነው ዛሬ ወይስ እየገባ አይደለም?
የቻፓ ነው?
እ አዎ ትንሽ ዛሬ እያስቸገረ ነው። check ላድርግልህ። confirm ተደርጓል።
እኔ እንጃ እኔ ምሳ ሰዓት ላይ ነበር request ያደረኩት ቅድም ተብለህ ነበር?
እናንተ ጋር አዎ እናንተ ጋርማ ሁለት ጊዜ ደውዬ ምናምን check አስደርጌ ነበረ።
እስከ ነገ ጠብቃቸዋለሁ። ይቅርታ ምን አልሽኝ?
እስከ ነገ ጠብቋቸው ከይቅርታ ጋር
okay ለበኋላ ሲሰራን ወይስ
በኋላ ማለት አሁን በቻፓ ነው በሳንቲም
አይ በቻፓ እንጂ። okay ሌሎቹ ይሰራሉ።
አሁን ላይ እየሰሩ ነው። ፕሮ- ፕሮ- በቻፓ ከአንድ እስከ ሁለት ሰዓት ይወስዳል።
እሺ ሌሎቹ ይሰራሉ።
ሳንቲም አዎ ሳንቲም ወዲያው ነው የሚገባው በደቂቃ ውስጥ። confirm አስደርገን ግን ድሮ ስታደርግ ደውለህ confirm አስደርገን።
okay እሺ የአሁን ያዘዝከውን ቅድም ያዘዝከውን ደግሞ እስከ ነገ ጠብቁን ከይቅርታ ጋር።
okay okay እሺ እሺ መልካም እሺ thank